የአሁኑ ልጅ ነኝ። በቴሌ- በቴሌግራም ልኬያለሁ። እስቱ ኢንዶ የሚለው ላይ
ቴሌግራም ላይ ልከዋል።
አዎ፣ እስቱ ኢንዶ
ማን አሉኝ?
እስቱ ኢንዶ ነው የቴሌግራም ስሜ። አዎ፣ እስቱ ኢንዶ ስሞትን ማን ልበል፣ ሙሉ ስሞትን አንዴ ንገሩኝ።
እስጢፋኖስ እንድሪያስ።
መስመር ላይ ያሉ ደንበኛችን አዎ፣ አለሁ።
ስሞትን ማን ልበል።
እስጢፋኖስ እንድሪያስ ሙሉ ስሜ እስጢፋኖስ እንድሪያስ።
screenshot ኡን accept እናደርጋለን። ሌላ ምረዳዎት ነገር አለ?
አሁን የቅድሙን አውቀሻል። ሀምሳ ብር በቲኬት ገብቷል ያልኩ ልጅ።
አዎ አውቄያለሁ
እሺ፣ አሁን ተመላሽ ይሆናል።
አዎ ይሆንልታል። እኛ ሪፖርት እናደርጋለን ለሚመለከተው አካል።
አረ እንደዛ እያላችሁ ከጠዋት ጀምሮ እንደዛ እንደዛ እያላችሁ ቆያችሁ እኮ ምንድን ነው?
አሁን screenshot ኡን ስላላ- ስለላኩ እም፣ አንድ ላይ እኔ ሪፖርት አደርግልታለሁ።
እሺ ደርሷል። screenshot ኡ እናንተ ጋር
ማን ኢስቱ ኢንዶ አልደረሰንም። ደንበኛችን እሺ፣ ቁጥሩን ልንገር የቴሌግራም ዜሮ ዘጠኝ ሰላሳ
ዜሮ ዘጠኝ ሰላሳ ሰባ ዘጠኝ
ሰባ ዘጠኝ ዜሮ ሶስት
ዜሮ ሶስት ሀያ ስድስት
ሀያ ስድስት ሰላሳ ሰባ ዘጠኝ ዜሮ ሶስት ሀያ ስድስት አዎ እኛ በዚህ ላይ ሀይ እንሎታለን። በዚህ ይልኩልናል።
እሺ
መልካም ቀን